ጤና ይስጥልኝ ሴት ጥሪ ማዕከል ሄሎ
ሄሎ ጤና ይስጥልኝ
አብሮ ይስጥልን። ሰላም ነው?
ሰላም ምን ልርዳዎት
እ ዱባይ መሄድ ፈልጌ ነበረ
እሺ
እና ከዚህ ስለ ሙሉ ስም ልውሰድ
ቤተልሔም ወዳጁ
የአያት ስም
ተጂ
ማን አሉ
ተጂ
እጅ እድሜ
ሀያ አምስት ሀያ አምስት አዎ የትዳር ሁኔታ
ያላገባው ፓስፖርት አለው
አዎ
ሰማንያን ሰማንያ አራት የምንሰጠው አገልግሎት ይነግሩኛል
እሱን ማወቅ ፈልጌ ነው እኮ
ማለት
ሰማንያ አንድ ሰማንያ አራት የሚል ማስታወቂያ ነገር አይቼ እሺ ነው የደወልኩት። አሁን እኔ መሄድ ፈልጋለሁ። እናንተ ምን አይነት አገልግሎት እኮ- ነው የምትሰጡት?
እኛ ያው በቃ በእጣ አንድ ሰው ዱባይ ልካለን
okay
ስለዚህ ለዛ ለምን ወደ ዱባይ መሄድ እንደፈለጉና እኛ የምንሰጠውን አገልግሎት ሰማንያን ሰማንያ አራት ምን አይነት አገልግሎት ይሰጣል የሚለውን ከነገሩ እጣ ውስጥ ይካተታሉ ማለት ነው።
እ፣ እሱማ የበረራ ትኬት አገልግሎት እሺ ሰልፍ ከሰልፍ እንትኑ ከግፊቱ ለማስቆም እ፣ እሺ።
የምግብ ሁኔታ